ሄሎ
ጤና ይስጥልን በሽታ ቤት
ሄሎ ሄሎ ጤና ይስጥልን በሽታ ቤት አይሰማም እንዴት አባ ይሰማል ይሰማል
እሺ ምን ነበረ እንትን የሆነ ብር ጠፋብኝ አምስት መቶ ብር ቤት ቢትር አሁን ግን አገኝቻለሁ ፕሪንቱን አይሰ ፕሪንቱን አይቻለሁ ስክሪንሾት አድርጋለሁ ታውቃለህ
ኦኬ
ያው ይዣለሁ ፕሪንቱን ቤት እንድመላክ ቦታ አላወኩም ቁጥር ራሱ ተሰጠኛል ዘጠኝ ሰዓት ምናምን ደውዬ ቁጥር ሰጠኛል ግን ብር ያቀበልን ቁጥሩ
የምን ቁጥር ነው የተሰጠ
ቁጥሩ አሁን የጀመረው እም።
የሆነ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት okay የኛ የቴሌግራም ቁጥር ነው ይሄ አዎ ቴሌግራም ላይ ነው እንጂ የምትጽፍበት የሚደወልበት አይደለም ይሄ እሺ
ይህ ቁጥር አይደለም አዎ የሚደወልበት ሳይሆን አ-
እ፣ ቴሌግራም ላይ የምትጽፍበት ነው እሱ okay ቴሌግራም ነው እ፣ print ነው መላክ የምችለው አዎ በሱ ቴሌግራም ላይ ላክልን እሺ
እሺ አባ እሺ አባ